ጤና ይስጥልኝ ቢጫ ኢትዮጵያ ሮዳስ ነው እባክዎ ምን ደረጃ
ደውዬ እስካሁን አልመጡም።
በዚህ ነበር ያስመዘገቡት ትመኛች አዎ ትላንት ማስመዘገብኩ፣ ዛሬም ደውዬልሽ ነበር። አለም ገና ካሜሮን ግሮሰሪ
ይቅርታ ላይ የለሁት ደንበኛችን አንዴ አሁን ትላንትና ነበር አደል ያስመዘገቡት አዎ ካሜሮን ግሮሰሪ አዎ
አዎ ተመዝግቧል ደንበኛችን እስካሁን አልመጡም አይደል አዎ
እሺ እ ቅሬታውን እኔ ደግሜ ወደሚመለከተው አካል አስተላልፍልዎታለሁ ደንበኛችን እሺ ሌላ ምረዶት ነገር አለ አይ የለም ይሄ ራስ ወናት ትላንት ስራ ተበደለ። ትላንት ነው የነገርኳት እኮ እስካሁን ዛሬም በቅዳሜ ቀን
አዎ ደንበኛችን ትላንትና ነው የተመዘገበው እና እኔ ደግሞ አሁን ደግሜ መልሼ እልክለዋል እልከዋለሁ። እሺ